ሄሎ ሄሎ ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልኝ ሰላም ነው ሰላም።
አለን አለን። ትእዛዝ አዘን ነበረና እሺ፣ አራት ሰዓት አለፈ።
በዚህ ስልክ ነው order ያደረጉት?
አዎ እኔ አባል ነኝ actually
በትዕግስት ላይ ነው። ትዕግስት ላይ ነው። ኮድ ደርሶታል።
አዎ ኮድ ደርሶናል። አዎ
ይሄ code- ለነገ ነው የሚወጣሉት። ማታ ላይ ነው group complete የሆነው አረ አይደለም ቀን ነው።
እ ስ- ስምንት ሰዓት አካባቢ ነበረ። አዎ complete አዎ ያደረግነው ይሄ assign አልተደረገም። driver የት ነበር location ኑ?
አሸዋ ሜዳ ነበረ።
አዎ ይሄ ለነገ ነው የምንልክሎት። ይቅርታ በጣም okay ነገ እሑድ ግን ትሰራላችሁ?
አዎ እኛ እንሰራለን።
okay ታዲያ ብቅ ነገ ይደርሰናል።
አዎ አዎ ይመጣል። ይቅርታ በጣም driver ሲደርስ ነገ ይደውላል። ለትዕግስት በቃ ይኸው ነው። እሺ አይ እኔ እሺ።
ደግሞ ረሳችሁን ነው ለማለት አይ አይደለም። እንደዛ አይደለም።
እሺ እሺ እሺ መልካም እሺ